ሄሎ ጤና ይስጥልን። ስልኮ ተቋረጠ ደንበኛችን ከአሪፍ ላይ ነው የምደውልለት። አሁን ደውለውልን ነበር።
ደውዬ ነበር። አዎ እሺ፣ ስንት ብር ነበር ደንበኛችን?
ስድስት ሺህ ብር ነው። ሶስት ሺህ ብር፣ ሁለት ሺህ ብር እና አንድ ሺህ ብር ነበረ የላኩት።
እሺ ግን ወደ ቴሌ ብር አልገባም። ያልገባም ደግሞ እዚህ ጋር screen ያሳያል ትሪው ላይ እሺ
ግን ዳሽ ቤቶች ራሳቸው በራሳቸው ስልክ ሲደወልላቸው ምንም አይነት ምላሽ ሊሰጡ አልቻሉም። ምንድን ነው ማድረግ?
ስሞትን ንገሩኝ እንደማያችም በእኛ በኩል ነው የለሁት።
ነስሩ አብደላ
እሺ ደንበኛችን አሁን በደወሉበት ስልክ ቁጥር ነው ቴሌብር የሚጠቀሙት።
አዎ
እሺ ደንበኛችን ከዳሽ ቤት transaction history አለዎት አይደለ?
እ
የዳሽ ቤት wallet ኦት ላይ transaction history አለዎት አይደለ?
አ እሷን screenshot ያነሱና አሁን በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልናል።
እሺ ስልክ ቁጥር ያዙ።
ዜሮ ዘጠና ሁለት
እ
አስራ ሶስት
አ ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት
ሀምሳ አምስት ልክ ነው ደንበኛችን። ሲልኩልን ከታች ስሞትና ስልኮትን ይጻፉበት። መስመር ላይ ያሉ ደንበኛችን
አዎ አዎ ይዤዋለሁ።
እሺ፣ ሲልኩልን ከታች ስሞትና ስልኮትን ይጻፉበት። ሌላ የምረዳውት ነገር ይኖራል?
እ
ሲልኩልን ከታች ስሞትና ስልኮትን ይጻፉበት፣ ስልክ ቁጥሮትን።
እሺ እሺ እሺ፣ ሌላ የምረዳውት ነገር ይኖራል?
በቃ ይሄ ነው።
እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን ይሁንልዎት።